Good afternoon, Capital Spa. Zufan speaking. How may I assist you, please?
ዙፋን እንዴት ነሽ?
ሰላም እንዴት ነህ? ተስ- gym gym ና ስ- ዋና ስንት ነው ለአንድ ወር?
ጂም እና ዋና ዋና እ፣ አንድ ለአንድ ላይ ወር አንድ የጠብቀኝ መስመር ላይ
ሄሎ ጂም እና ዋና ያለው ስንት ነው? ሄሎ አቤት አስራ ሁለት ሺህ ሰላሳ አምስት ብር ጂም ዋና እና spa ን ጨምሮ አስራ ሁለት ሺህ ሰላሳ አምስት ብር
ሰላሳ አምስት ብር ይሄ ምን ምን ጨምረው?
ጂም
እ፣ እ፣ ዋና እና spa እ፣ ጂም ዋና እና spa አንድ ላይ
okay አስራ ሁለት ሺህ እሺ ሰ- ጅም እ፣ ጅምና እንትንስ እ፣ gym ና swimming ዋና ብቻስ?
ሄሎ እሺ check ላድርግልህ እንዴ ጠብቀኝ መስመር ላይ
እንዴ የላችሁም እንዴ ዋጋው?
እሙዬ አንዴ መስመር ላይ ጠብቀኝ እሺ? ጂም እና እንትን ዋና ብቻ የለም የለም አትስጂው አዎ። ስለዚህ ጂም እና spa ያለው አለ ስንት ነው? እ፣ እሺ ጠብቂኝ አንዴ ሄሎ ተሱ ሄሎ አ፣ ጂም እና ዋ- ዋና አንድ ላይ የለም። ጂም እና spa ነው ያለው እሱ 11242 ብር።
ጅምና ምን ጂም እና spa ብቻ ነው ያለው።
ስንት አዎ ጂም እና ዋና ብቻ የለም።
እና ስንት ነው እሱ?
ጂም እና ስፓ 11242 ብር።
እሺ እሺ እሺ መልካም